hello
ወርቃው አዎ ወርቃው hello ወርቃው አዎ አዎ ወርቃው ከቢው delivery ነበር የምደውለው ከቢው delivery ነበር የምደውለው እማዬ እሺ ምን ታዲያ?
order number ሰማንያ ሰባት አስራ ሰባት ሰማንያ ሁለት order አልታዘዛችሁም special ፉል ምን ነበረ እማዬ
special ፉል
አታዘዝ ነበር አሁን ታዘን ተሰርቶ ወጥቷል ወጥቷል ተሰርቶ አዎ እሺ አመሰግናለሁ ናቲና